Hello hello ጤና ይስጥልን ማኒ ባባ።
ሰላም የኔ መቤት ሳርነሽ በኋላችሁ አለን አንድ ዲዛይር አይቼ ነበር። ዲዛይር አስራ ዘጠኝ ከሀምሳ ባንክ ያለበት ሀያ አንድ ሺህ በወር የሚከፈል
እሺ
ተሽጧል ወይስ አለ?
ሀያ ሀያ- ሀያ ስንትን ነው ሞዴል?
ሞዴሉ ዛሬ አልተጻፈም።
እስቲ ቁጥር ልስጦት። እሺ ዜሮ ዘጠኝ አርባ አራት
አንድ ይቅርታ አርባ አራት ዜሮ ዜሮ ዜሮ ሰማንያ ሰባት አስራ አንድ
ዜሮ ሰማንያ ሰባት አስራ አንድ አዎ እሱን ደውሉና አ፣ ያናል።
እሺ፣ thank you እሺ፣ እሺ እሺ